hello፣ ጤና ይስጥልኝ Best Bet ራሄል ነኝ። በምን ልርዳዎት?
user deactivated እያለኝ ነው።
እሺ፣ አንዴ እስቲ የ Best Bet ቁጥርህን ንገረኝ።
እህ እህ Best Bet የምትጠቀምበትን ስልክ ቁጥር ንገረኝ አንዴ።
ስልክ ቁጥር እሺ፣ ዜሮ ዘጠኝ እሺ፣
አስር አስር
አስር እሺ፣ እሺ፣ እሺ፣ እ አስር አልሽ እም አርባ ዘጠኝ
እሺ፣ ዜሮ አራት ስልሳ
አስር አርባ ዘጠኝ ዜሮ አራት ስልሳ አዎ
አስር አርባ ዘጠኝ ዜሮ አራት ስልሳ ነው አይደለ?
አዎ
አዲስ ለመመዝገብ ነው እንዴ?
እህ አይደለም አይደለም።
በዚህ ቁጥር እኮ ታዲያ የ Best Bet account የለም።
እሺ በዚህኛው check አድርጊው እስኪ እሺ፣ አስራ ስድስት ሰማንያ ሶስት
ዘጠኝ አስራ ስድስት ሰማንያ ሶስት አርባ ስምንት ሰባ ስድስት አርባ ስምንት ሰባ ስድስት ሰባ ስድስት እሺ በዚህኛውም የለም።
እሺ እንደዛ ከሆነ እስኪ ቆይ እንደገና የሞሉልኝ ሰዎች ደውዬ ልጠይቅ።
እሺ check አድርግና ደውልልን ደግመህ። እሺ እሺ እሺ